ጤና ይስጥልኝ test ማዕከል
አለን። አሁን አናግሬ ነበር።
እሺ አይቼልዎታለሁ። ዋጋው 3563 ብር ነው። በሰላሳ
ከበል በሰላሳ ከዛ ወደ ወደዚህ ከቀረበ ይጨምራል።
አይ ሰላሳ በጣም ሩቅ ስለሆነ ነው እንጂ ሳምንት አሁን ከዚህ በኋላ በሳምንት ምናምን ባለው ወር ለነገ ምናምን ቢሆን ነው የተወሰነ የሚጨምረው እንጂ ሳምንትና ከዛ በላይ ከሆነ ይቀንሳል። ተመሳሳይ ዋጋ ነው ያለው ይሄ 3565 ማለት ነው።
okay፣ እሺ አመሰግናለሁ።
እሺ ምዝገባ ከፈለጉ book ማድረግ ይደውሉልን
እዚህ ሆኜ መመዝገብ ይችላሉ?
እ እ እዚህ አዎ፣ እዚህ ሆኜ መመዝገብ ይችላሉ?
አዎ አዎ ይችላሉ።
እሺ እደውላለሁ።
እሺ እሺ እናመሰግናለን። ከሚስ እሺ